ሄሎ
ሄሎ ሰላም ነው።
ሰላም ጤና ይስጥልን ቤተሰቤት
አዲስ መስራት ባስወርድ እምቢ አለኝ።
ምን አዲስ ሬጅስተር ለማድረግ ነው?
አዎ
እሺ ቤስት ቤት ዶስ ቤት ብለው ገቡ።
እ፣ ገባሁ እ፣ ክሪት ብዬ ባስወርድ እምቢ አለኝ።
ምን ብዬ ክሪት
ሬጅስተር የሚለውን ነው የምትነካው።
ሪቸስተር አዎ፣ ቤት- ከዛ ሪቸ- እሺ ሪቸስተር አልኩና ፓስወርድ ገባ። እንደገና ገባ እምቢ አለ በአዲስ
አ፣ ረስተከው ነው ፓስወርድህን?
አረሰም አዲስ ነው ሲሉ ስሙ ስሙ እሺ።
ራሱ
ዘጠኝ ብለህ ትጀምራለህ ስልክህን።
አዎ ጨመርኩ ከዛ ፓስወርድን ደግሞ ካፒታል ሌተር፣ ስሞል ሌተር
አልኩ symbol እምቢ አለ እና እምቢ አለ ቁጥሮች አሉ።
password እሺ ወይ screenshot አድርገህ ቴሌግራም ላይ ትልክልናለህ።
እሺ ሞክሬ ድጋሚ የሚመልሰል screenshot አድርገህ ቴሌግራማችን ላይ ላክልን። ቴሌግራም ቁጥራችን ያውቁታል።
ቴሌግራም ቴሌግራም ላይ screenshot አድርገው ይላኩልን።